Hello ሰላም ነው? አዎ ሰላም ነው።
እግዚአብሔር ይመስገን።
ዋና five ስንት ነው? አውቶማቲክ ሁለት ሺህ አራት
ሁለት ሺህ አራቱ ሶስት ነጥብ ስምንት manual ነው ግን fi- five የለውም።
አይደለም አውቶማቲክ አለ እኮ ቀይ color
ቀይ color የለንም አባት።
እ
አሁን ላይ ያለን ነጭ ነው ያለን ሁለት ሺህ አራት አለን አ- five L ያለጠፈ ሶስት ነጥብ ስምንት
ኧረ አሁን ነው እንትን ያለ- አላየሁትም ከዚህ በፊት
እኮ የቆየ ነው አባት ያዩት፣ ወይም ደግሞ Dolphin Shark ኡን ነው ያዩት ይመስለኛል አይደል?
እ
five L አይደለም Dolphin Shark ኡን ነው ያዩት።
አይደለም ዋናው ፋይቭ ዋናው ፋይቭ ዋኑ ፋይፍ አሁን ላይ የለንም አባት።